ሌላው ሌላውማ ቆንጆ ሽንኩርት ነው። ሁለቱም ይሄ በብዛት የሚጠይቀው ሳይሆን ኖርማሉ ሽንኩርት ነው። የበፊቱ የድሮ- የድሮ ሬት ቢ ነው። ቢ አለ፣ ኤም አለ። ኤ መቶ ዘጠኝ ብር ነው። ቢ ደግሞ በሀያ አራት ሰዓቱን ከፈለጉ ዘጠና ዘጠኝ ብር ኖ አርባ ስምንት ሰዓቱ ዘጠና ዘጠኝ ብር ሀያ አራት ሰዓት ደግሞ በግሩፕ ማለት ነው። በግሩፕ ሲያዙ እሺ፣ አሪፍ ሽንኩርት ከሆነ እሺ፣ በቃ ስለ ኦርደር አደርጋለሁ። እሺ፣ ሄሎ
ሌላው አዎ፣ እሺ፣ ማ- ደረቅ ነው። ቆንጆ ሽንኩርት ነው። ኦርደር ያሉ አዎ፣ ዛሬ አዎ፣ እሺ፣ ሻወር ድልኝ እሺ።
ዛሬ አሪፍ ሳልሆነ ነው። እሺ